ሄሎ
ወይ ሄሎ ጤና ይስጥልኝ። ምን ልታዘዝ?
አብሮ ስልም ጥያቄ ምናምን ሲል ሜሴጅ ላይ አይቼ ነው የተባልኩት።
እሺ፣ ቴሌቪዥን ጌም ነው።
የቴሌቪዥን ጥያቄ ሜሴጅ ላይ ስለምን እሱን ለምን ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ መረጃ እንዲመጣሉት የቴሌቪዥን
እሺ፣ እሺ፣ እሺ፣ አመሰግናለሁ።
ከዛ ሰባት ቁጥር ተጭነው አማርኛ አድርጎ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ፣ እሺ።
እሺ